Hello ሰላም ነው እማ?
ሰላም ከቤት ቤት ነበር የምደውልልሽ። አንድ transaction ተልኮላችሁ ነበርና ሶስት ቀን ሆኖታል deposit እሺ በአንድ ነበርና እስካሁን የሚመልስልኝ ሰው አጥቼ ነበረ።
ካልሽ ትልኪልኛለሽ አንዴ እ?
ወይ reply አድርጊበት አንዴ የትኛው ያው reply ተደርጎበታል ጥያቄ ምልክት አለው። አሁን አሁን የመጣው ተላካችሁ የሚለው ነው?
ከእስኩ በላይ ያለው ማለት ነው።
ሀብታሙ የሚለው አዎ
እ፣ OK አንዴ እሺ ትንሽ system ስላስቸገረን ነው እኮ ሰውየው ደግሞ እየደወለ እየጨቀጨቀን ስለሆነ አ፣
even እናንተ ጋር መደወል እንኳን አልፈለገም እና ወይ እናንተ እንድታናገሩት ካልሆነ በቃ እሺ እንትን fix መደረግ የሚችል ከሆነ manually አው check that ካልሆነ እሺ፣ እደውልለታለሁ እያ- እያዋራሽን check ማድረግ ትችላለሽ?
pending ላይ ነው ያለው ግን አሁን ቆይ ከ tech team ኦች ጋር check አድርጌ እንትን ብሻለሁ እዛው ላይ ያሳውቅሻለሁ ወይም ደግሞ contact አደርገዋለሁ OK፣ ካልሆነ መልስሽ ደውይልኝ።
በዚህ ስልክ ልደውልሽ አዎ፣ ሰማንያ ሶስት ዜሮ አራት ላይ እ ሰማንያ ሶስት ዜሮ አራት ወይም ደግሞ በዚህ ስልክ ላይ ደውይልኝ።
እሺ ማን ልበልሽ ዋና- ቀጥታ አገኝሻለሁ ሀብታም።
ሀብታሙ ነው ስምሽ አዎ፣ እሺ እሺ እሺ